hello ጤና ይስጥልን ችብችብ ይስጥልኝ።
አብሮ ይስጥልን።
እግዚአብሔር ይመስገን። በዘጠኝ ምናምን የታዘዘ ነበረ እስካሁን አልደረሰም እና
በስልክ
አዎ።
ምን ነበር አይተሙ?
ምን አልሽኝ እናቴ?
ምን ነበረ አይተሙ?
አስራ ምናምን አይነት ነገር ነው መሰለኝ። አቮካዶ ምናምን አለው ማንጎ።
okay personal ነበር order ያደረጉት?
አዎ personal ነበር። አዎ።
የት ነበር location ኡ?
ሀና ፍሪ ኮንዶሚኒየም።
okay እሺ። ስለዚህ ይሄን ለነገር ላስተላልፍሎት?
ዛሬ አይቻልማ?
አዎ ዛሬ አይቻልም። ወይም refund ን ማድረግ እንችላለን። refund እናድርግሎት?
ቢሆን ደስ ይለኛል።
በቃ እሺ፣ ይቅርታ በጣም አሁን refund እናደርግሎታለን በቴሌ ብር በስልክ ቁጥሩ። እሺ እሺ፣ እናመሰግናለን። መልካም አመሰግናለሁ።